hello ጤና ይስጥልን እንዴት ነው? የትራዴት ነኝ።
አብሮ ያስጥልን እንትን ነበረ በስት ቤት ወደ ቴሌብር እንትን ብር አስተላለፍ ዬ ስንት ብር ነው እንደማይ?
ስድስት መቶ ስድስት መቶ አዎ። ከዛ እዛው ላይ pending ብሎ ይዟል።
እሺ ስልክ ንገረኝ። ዜሮ ዘጠኝ አርባ አምስት ዜሮ ዘጠኝ አርባ አርባ አምስት እሺ ሀምሳ አራት ሀምሳ አራት አስራ ስድስት እሺ ሰማንያ ሶስት
ስንት ብር ነው?
ስድስት መቶ በቃ አሁን ነው
አሁን አይደለም፣ December ሶስት ነው ቆይቷል።
በቃ እሺ፣ check እናደርግላለን፣ approve እናደርግላለን። እሺ እሺ December ሶስት ላይ ነው።
አዎ።
እሺ እሺ፣ ወንድሜ መልካም ቀን